ጤና ይስጥልኝ። ይሰማል? ደንበኛችን በመስመር ላይ ነዎት? ይሰማል? ደንበኛችን ደንበኛችን ድምጽዎት አይሰማም። ይሰማዎታል?
አሁን ይሰማኛልማ።
ምንድን ነበር የማሽን ብልሽቱ?
በቃ ጭራሽ አቀዘቅዝም። በጣም ኩለሩ ነው ይችላል።
ፍሪጁ ነው?
እ?
cooler ኡ ነው ፍሪጁ ነው?
አ- አዎ ፍሪጁ ነው ድራፍት ማሽኑ ነው? ይሰማል? ደንበኛችን ይሰማዎታል? ምንድን ነው የተበላሸው? ፍሪጁ ነው ወይስ ድራፍት ማሽኑ?
ፍሪጅ ነው የሜሳ ፍሪጅ ነው ማ- የተበላሸው።
እሺ፣ ላይቱ ይሰራል?
ይሞቃል። ስላቁ በጣም ነው የሚሞቅ። አያቀዘቅዝም።
እ፣ መብራቱ ይሰራል?
መብራቱ አይሰራም። መብራቱ ማ- ተበላሽቶም ቢሆን እየሰራ ነበር።
እህ፣ እሺ። ቅሬታው ተመዝግቤ ለጥገና ክፍል አስተላልፋለሁ። ይሄን ለማረጋገጥ ነበር። እናመሰግናለን። መልካም ቀን።
እሺ።